የከረመ ፍቅር አቤት ደስ ማለት ማሰብ የሚኖራል ማስተዋል አርቆ የከረመን ፍቅር መያዝ ተዋጥቆ ወዳም የሚበራ ወዳ የሚጠፋ የወረት ፍቅር ነው የፍቅሮች ከርፋፋ የከረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማሃል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ